ጤና ይስጥልን ደንበኛችን ከ BGI ኢትዮጵያ ነው የምንደውለው።
አቤት ከ BGI ኢትዮጵያ ነው የምንደውለው። ደውለውልን ነበረ የሚፈልጉትን አገልግሎት አግኝተዋል?
ምን አልሽኝማ?
ይሰማል?
ሄሎ ከ BGI ነው የምንደውለው ነው ያልሽኝ?
አዎ ደውለውልን ነበረ በዚህ ስልክ ቁጥር እሺ የሚፈልጉትን አገልግሎት አግኝተዋል?
አዎ በ- okay። በቀደም ለታ ደውዬ ነበረ አግኝቻለሁኝ። ማሽን እንዲስተካከልልኝ ነበር እንዲታጠብ እህ።
አግኝቻለሁ።
እሺ በሌላ ቁጥር ነበረ የደወሉልን?
በይሄ ዜሮ ስምንት ነው ሁለት ስ- መስመር ስላለኝ ነው።
ኤ ዜሮ ሁለት መጨረሻው ዜሮ ስምንት ነው።
አዎ በዚህኛው ስልክ ነው።
እሺ በዚህኛው ስልክ ቁጥር አለ ምናልባት በሌላኛው ከተመዘገቡ በዚህ ስላጣሁት ነው። እኛ ጋር ደውለው ነበር የተመዘገቡት መልሰው።
አዎ ማለት በሌላ ስልክ ነው ደግሞ በሌላ ደግሜ ስልክ።
የደወልኩት።
እሺ።
አ እሺ ደንበኛችን እሺ።
የሚፈልጉትን አገልግሎት እንዳገኙ ለማጣራት ነው። እናመሰግናለን። መልካም ቀን።
እሺ። አሜን አሜን። አመሰግናለሁ።